ጤና ይስጥልኝ።
ሰላም ጤና
እንትን አልታረመም ነበረ።
cashier code ዎ አለ
አዎ አለ።
ንገረኝ። እሺ፣
አስር እሺ
ስልሳ ሰባት ስልሳ ሰባት
አርባ አንድ እሺ
ሀምሳ ሰባት
አሁን ታርሞልሃል። እሺ check አድርገው።
እሺ እሺ ስለደወልን አመሰግናለን። መልካም ቀን።
እሺ እሺ thank you እሺ